ሄሎ
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን። ዮሐንስ በቀለ እባላለሁ።
ሰሎሜ እባላለሁ።
አዎ፣ ያው እናንተ ጋር ለመማር ፈልጌ ነበር።
እሺ ይቻላል። በኦንላይን ነው በአካል ነው መማር የሚፈልጉት?
በአካል በአካል በአካል
በአካል እሺ። ትምህርት የትኛው ነው የሚሰጠው የሚሻለው? የትኛው ነው የሚሻለው?
ሁለቱንም ልንገርህና አንተ ብትመርጥ ይሻላል።
እሺ
እሺ ትምህርት የሚሰጠው በኦንላይን ከሆነ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልካለን። እሱ ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው።
okay በሳምንት ለሁለት ቀናቶች ትምህርት ይላክልዎታል ማለት ነው።
እሺ በሳምንት አንድ ቀን ለትምህርት ስለ ትምህርቱ ላላችሁ ጥያቄ ኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
okay
እ፣ አንድ ወር ከአስራ አምስት ቀን ነው class ቪዲዮ link የምንልከው። assignment ይሰጣል። assignment ኡን ደግሞ ትሰራላችሁ። assignment ኦች ከተገመገመ በኋላ ሌላው ቀሪ ጊዜ የሚሆነው መመረቂያ ቪዲዮ ነው የምታዘጋጁት ማለት ነው።
እም።
አከፋፈላችን እሺ አከፋፈላችን የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት ሺህ ነው ማለት ነው።
እሺ በ- በአካል ደግሞ ከሆነ በሳምንት ለሁለት ቀን ትምህርቱ ይሰጣል። ሰኞና እሮብ ከምሽቱ አስራ አንድ ተኩል እስከ አንድ ተኩል ማለት ነው። ትምህርቱ የሚሰጥበት ቦታ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ጋር ኢኮኖሚክስ ባለሙያዎች ህንጻ የሚል አለ። እዛ ላይ ነው ማለት ነው ትምህርቱ የሚሰጠው።
እም።
አከፋፈሉ አንድ አይነት ነው፣ ተመሳሳይ ነው። እ፣ class ተጀምሯል። መጋቢት ሁለት ነው የተጀመረው። በአካል መማር ከፈለጉ ግን እኛ ተም- ሌሎች ተማሪዎች የተማሩበትን በኢሜል አድራሻዎች link እንልካለን። በዛ attend ማድረግ ይችላሉ ማለት ነው።
okay በጣም አመሰግናለሁ ስለሙሉ ማብራሪያው። ያው በአካል ቢሮ እመጣለሁ።
እሺ፣ ቻው፣ ሰላም ዋሉ። መልካም ቀን።
አሜን።
ሰላም አደርሳችሁ።